ሄሎ ሄሎ ኪያ ተቋረጠ። አዎ።
አ በ piece ነው በቂ አይደለም ዝኩኒ
በቃ refund እ፣ ይሰራልኝ። እሺ እቃውስ እቃውን ተረክቧል እቃውን መልሼዋለሁ፣ ለ- ለ- ለሹፌሩ መልሼዋለሁ።
okay መቼ ነበር የተረከቡ ዛሬ ነው ዛሬ ነበር ያመጣው። ዛሬም መስፍሬ ሲያመጣ ጊዜ መልሼዋለሁ።
okay በ piece እንደሆነ አላወቁም ነበር አላወኩም ነበረ። በኪሎ ነው ያዘዝኩት።
okay እሺ። የት አካባቢ ነው location ኃይሌ ጋርመንት ኦሮሚያ ኮንዶሚኒየም።
okay ስለዚህ በቃ refund ይደረግሎታል check ተደረግ አዎ refund ይደረግልኝ። አዎ።
እሺ መልካም ቀን እሺ አመሰግናለሁ።